ሄሎ ጤና ይስጥልኝ ቤተሰቤት
withdraw አድርጌ ብር እስካሁን አልገባልኝም። ጠዋት መቼ ነው? ዛሬ ነው ጠዋታ
የደወልክ በደወልክበት ቁጥር ነው?
አይደለም
እሺ ንገረኝ፣ የቤተሰቤት ቁጥር ነው።
አስራ ስድስት ዘጠና ስምንት
እሺ ዜሮ ዘጠኝ አስራ ስድስት ዘጠና ስምንት
እሺ ዘጠና ስምንት ሰማንያ ስልሳ አምስት
ዜሮ ዘጠኝ አስራ ስድስት ዘጠና ስምንት ሰማንያ ስልሳ ሶስት ስልሳ አምስት መጨረሻ
join አድርጌያለሁ። ዛሬ ነው አይደል? አባ ጠዋት ላይ ዛሬ ነው ስንት ብር ነው?
ስድስት መቶ እና አምስት መቶ
ስድስት መቶ እና አምስት መቶ አ በምንድን ነው የሞከርከው? በቻፓ በቻፓ
በቻፓ ደውል ያላቸው ነበር እንዴ?
አልደወልኩም። በዚህ ነው የደወልኩት።
እሺ የቻፓም ደውላቸው፣ እኛም ለቻፓ እናሳውቅልሃለን። እሺ processing ላይ ነው ያለው።
የእነሱ ምን ላይ ነው ያለው?
ዜሮ ዘጠኝ ስልሳ ስልክ ያዝ ቆይ ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት
እሺ